የአሁኑ ልጅ ነኝ። ስራም ላይ እስክሪፕቱን ላክልኝ ብለኝ ነው። አንተ ከሆነ
ልከውልን አዎ፣ ልክ ነው እኮ ታል ሱልጣን ሳቢ አዎ፣ ሱልጣን ሳቢ እሺ፣ ይደርሶናል። ወደሚከተል ስል መልሰናል።
ብሩ ተመልሶ አካውንቱ እኛ የማሳለፍ ስራ ነው። ባለሙያው ያንን አይ ሻቶት ይዘው ከዛ በኋላ ንበር ተመልሶ ያደርግለት ወደ አምቦ ቤት ድሪት ያደርግለት።
እሺ፣ እሺ፣ አሳልፍልኝ። እሺ፣ ስራ ላይ እና እስክሪፕቱን እሺ፣ እኛ ግበንሎ ወደሚመለከተል አስተላልፍ።
አይ ራ እሺ፣ እሺ፣ መልካም ምሽት ይሁንልን።